Good afternoon ካፒታል ሄለን speaking። Hello
አቤት ነቤ
ብር እየተቆረጠ ነው። በሳንቲም ሳንቲም በሳንቲም ሳንቲም ዝም ብሎ ይቆረጥብኝ።
የምን ይሄ ካፒታል ሆቴል ነው የኔ አባት።
ይሄንን ቴሌ የት ነው- አይደለም። ሰላም እ ይሄንን የት ነው መጠየቅ የምችለው?
ተሳስተዋል። ይሄን ቴሌ ነው የሚደውሉት።
ስንት ቴሌ ስንት?
ውይ ኧረ እኔ እንጃ። ቴሌ ስንት ነው?
እሺ፣
ዘጠኝ ዘጠና አራት ደውልና በስልክህ ጠይቃቸው።
እሺ።
እሺ